hello ሰላም ጤና ይስጥልን Best Bet
ሰላም ነው አለን አለን ሰላም ነው አለን። account ለመክፈት እምቢ አለኝ።
እሺ
እ?
እሺ ቆይ አንዴ ላስተላልፍልህ
በ- በዚህ ሳምንት ቆይ አንዴ ቆይ ጠብቅ መስመር ላይ ስልኩን ልንገርሽ።
ቆይ ትነግረኛለህ አንዴ እሺ።
ነው።
አቤት።
እሺ ምን ነበረ? ይቅርታ
እ፣ account ለመክፈት ፈልጌ እምቢ አለኝ።
አዲስ ለመክፈት ነው።
አዎ እሺ password ኡን check አድርገው እስቲ። ሲቆጠር ስምንት እና ከዛ በላይ መሆን አለበት። ስምንት ወይም ከዛ አርጌዋለሁ በላይ አርጌዋለሁኝ።
capital letter፣ small letter፣ ቁጥርና ምልክት አለው።
አዎ ብዙ ጊዜ ሞክሬ እምቢ አለኝ።
እሺ እንትን ታደርግልኛለህ? screenshot አድርገህ ላክልኝ ቴሌግራም ላይ።
ቴሌግራም ጋር አዎ ቴሌግራማችን ታውቀዋለህ ወይስ ቁጥር ልስጥ?
ቁጥር ስጭኝ። እሺ።
እሺ ዜሮ ዘጠኝ ዜሮ ሶስት
ቆይ አንዴ።
ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት ራሄል ብለህ ላክልኝ። እሺ እሺ እሺ